hello አየች።
እሺ የት አለ?
አሁን ስልክ እባክህ የቴሌግራም ስም እሺ የት አለ?
እስኪ አሁን ቴሌግራም ብላ ለመሰለሰዎች ምን አልሽኝ?
ቴሌግራም ላይ የቴሌግራም ስሙን ንገረኝ።
ቴሌግራም በረከት በዴ
ማ
በረከት በዴ okay ኦኬ እሺ የእስቲ የቤት ቤት ነምበሩ ወይ የሲቢ ብሩ አስራ አምስት ዜሮ ሰባት ሰባ ዘጠኝ ሀያ አምስት የሚለው ነው።
አዎ በቃ እሺ፣ ለቻፓላ ታውቅለት እና እዛው ቴሌግራም ላይ መልስለታለሁ። እሺ እሺ፣ አንድ አፍታ ተነጋግሩ።
እሺ፣ በቃ